ግን ቦሌ ነው ያለው እርድ እየሰራ ሰረነኝ
hello መሲ ወይ
ጸደቀ ነኝ። customer ኤ ስልክ ላነሳለኝ።
order number ንገረኝ ጸደቀ።
እሺ አርባ ሶስት አርባ አርባ ሶስት አርባ አርባ ሰባት አርባ
አርባ ሰባት አርባ ነው ያልከኝ ጸደቀ። እ እሺ አሳውቅልሃለሁ። ከአስር ደቂቃ በኋላ ደውልልኝ። እንትን እሺ።
order number ኡን ግን ልክ ነህ? አ?
ልክ ነኝ። ያው ልክ ነኝ።
እሺ እሺ ጸደቀ እሺ እሺ